ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን እ ምን ልርዳ?
እ ምን ልርዳ? ስኬት ቴክኖሎጂ ነበር።
እኮ አቢሲኒያ ነው አቢሲኒያ አይደለም። እ አ።
ስኬት ቴክኖሎጂ cash register ን ማሽን ነው። የአቢሲኒያን ልስጥ 8397
እኮ የእንትኑን ለማወቅ ፈልጌ ነበረ የ mobile banking ማለት ነው እኮ የአቢሲኒያ ልንገርህ 8397 ላይ ደውልላቸው።
ሰማንያ ሶስት ዘጠና ሰባት 97 የአቢሲኒያ ባንክ እ።
8397 እሺ እሺ አመሰግናለሁ።